Hello ጤና ይስጥልኝ። ድል ገበያ እባክዎት ብታዘዝ አንድነቱ ሰላም ነው።
አለን አለን ይመስገን ነው። ምን ልታዘዝ?
እስቲ ሀያ አንድ ሶስት ሰባ አራት ሱሪ አዲስ ሱሪዎች ነበር።
ሀያ አንድ ሶስት ሰባ አራት
አዎ እንትን ላይ ቴሌግራም ላይ አጣሁት። እዚህ እንትን ላይ ግን አየሁ።
እሺ ሀያ አንድ ሶስት ሰባ አራት ነው። በድጋሚ አዎ ሀያ አንድ ሶስት ሰባ አራት አዎ ስምዎትን ማን ልበል
አስናቀ እባላለሁ።
አስናቀ አዎ አስናቀማ አስናቀ ኃይሉ
አስናቀ ኃይሉ እሺ አስናቀ የት አካባቢ ነው የሚገኙት?
እ፣ አሁን እዚህ ደግሞ ምንድን ነው ዱከም ነው ያለሁት ለማየት ነው አይቼ ለማዘዝ ነው። እሱንና አጠ- እሺ።
ከእሱና አጠገቡ ላይ አንድ ደግሞ ሌላ ጫማ አለ flat ጫማ ለወጣት የሚሆን የእሱንም ኮድ እስኪ ንገሩኝ።
ሀያ አንድ አራት ዜሮ አራት ነው መሰለኝ ሀያ አንድ አራት ዜሮ አራት እንደሱ አይነት ኮዶች አዎ። flat flat ሆኖ ለወጣት የሚሆነው ለልጄ ነው እሱ ደግሞ እሺ እሺ text ም ማድረግ እንደሚችሉ ያውቃሉ። ይሄኛውን ኮድ ያዩትን ኮድ ስልሳ ሁለት ሀምሳ አንድ ላይ text ማድረግ ይችላሉ ለማዘዝ።
አይ ለማዘዝማ መጀመሪያ በደንብ ነው ቴሌግራም ላይ
እሺ ቴሌግራም አይታይም group ም ላይ እንዴ እንልክልሎታለን፣ ምንም ችግር የለውም። እሺ ከሱ ውጭ የሚፈልጉት አለ ሌላ ኮድ?
ሌላ ኮድ የለም። በቃ እንደዚህ ካየ በኋላ ሌላ ጊዜ መለስ እሺ የደወሉበት ስልክ ቁጥር የእርሶ ነው?
የራሴ ነው።
አስራ አንድ አስራ ስምንት ዜሮ አራት ሰላሳ አዎ ዘጠኝ አስራ አንድ አስራ ስምንት ዜሮ አራት ሰላሳ በትክክል።
እሺ እሺ እናመሰግናለን አቶ አስናቀ። ስለዚህ በ- ከ marketing department መልሰን እንደውልሎታለን።
እሺ።
በበለጠ መረጃ።
እሺ እሺ እሺ እናመሰግናለን።